ጤና ይስጥልን ቤተሰቦች በዴት ነው የሚለርዳው
ዊዝዶ አርግቲ እስካሁን አልገባም። እናቴ አንድ ሰዓት ከምናምን አለፈው ራሱ።
ወደ ንግድ ባንክ ነው ያረከው?
አ ወደ ንግድ ባንክ አሁን የደወልክበት ነው የቤት ቤት ቁጥር?
እ? አይ አይደለም።
እሺ ንገረኝ። ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ አስራ አንድ ሰባ አራት አስራ አንድ ሰባ አራት ሰላሳ አምስት አስራ አምስት
ሰላሳ አምስት
አስራ አምስት አስራ አምስት እሺ። ስንት ብር ነው?
አንድ ሺ ሁለት መቶ ሀምሳ ብር hello process ላይ ነው። እሺ እ፣ አንድ ሁለት ሰዓት ስለሚፈጅ ነው ይገባልሃል። ጠብቀው። hello
አቤት ሄሎ ይሰማኛል።
አለ እ፣ ወደ ማሪ ቤት አለ።
ቤት account ተመልሷል። እሺ ድጋሚ ዊዝዶ ዘዛው።
okay እሺ እሺ እሺ